expensive. Hello? Hello? Hello?
ጤና ይስጥልን። ጤና ይስጥልን። ይሰማል።
ይስጥልን ይስጥልን ይስጥልን። እንትን ነበረ እንደጋው
Suzuki Every አለች።
Suzuki Every አለን። አዎ አድራሻችን ሁለት ሺህ ስንት ሞዴል?
ሁለት ሰባት እና ሁለት ሺ አስራ ሁለት አለን። ሁለት ሺ አስራ ሁለቱ በ manual ሁለት ሺ ሰባቱ ደግሞ በአውቶማቲክ አለን።
በአውቶማቲክ ስንት ነው?
አንድ ነጥብ አንድ በባንክ አንድ በባንክ ነው?
ሚሊዮን አንድ መቶ አ
አንድ ሚሊዮን አንድ መቶ አ
በ- በ- ባንክ በባንክ ነው።
በባንክ በ cash ከሆነ አንድ ሚሊዮን ብር
በ cash ከሆነ አንድ ሚሊዮን ብር ነው።
አ
በስንት ወር ነው በ- ለባንኩ የሚከፈለው?
በባንክ ከሆነ በሶስት አመት ጊዜ ውስጥ እ?
በሶስት አመት ጊዜ ውስጥ ከፍለው እንዲጨርሱ እናደርጋለን።
እ።
አምስት መቶ ሺህ ባንክ እናያይዘብን ቀሪውን cash ከፍሉናል ማለት ነው።
ምን ያስፈልጋል? ለዛ TIN number እና ምን ያስፈልጋል?
ንግድ ፍቃድ፣ የጋብቻ፣ የቀበሌ ነዋሪነት እ።
እነሱ እነሱ ያስፈልገውታል።
እኔ አሁን የታደሰ ከአዳማ ነው የምደው- መታወቂያ።
ከአዳማ- ከአዳማ ነው የምደውልልሽ። የአዳማ ይሆናል?
ምን
እ፣ ንግድ ፍቃድ?
ፍቃድና ጋብቻ
ክልል ላይ እየሰራን አይደለም።
እ። ያላገባ አሁን- ከሆነ
እ ምን አለኝ?
የጋብቻ ፍ- እንትን አልሽ ወረቀት አልሽ። ያላገባ ከሆነስ
እኮ ያላገባ አለው አይደል? እንደ ያላገባ እኮ አለው
የጋብቻ ወረቀት እንዳላገባ ምስክር ወረቀት ያላገባ ያወጣል ማለት ነው።
አይ አይ እሺ። የት ነው ቦታው?
እኛ መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን አዲስ አበባ ላይ።
okay አይ እሺ። እንትን እ፣ ሚኒባስ five L
እ ምን አለኝ?
ሚኒባስ five L ላላችሁ አዎ five L ኦችም አሉ።
ስንት ናቸው?
ሁለት ሺ ሶስቱ አንድ ነጥብ ሶስት ነው። ሁለት ሺ አራት በለጠፈ አ- አስራ ስምንት ከሀምሳ
አስራ ስምንት ከመቶ ነው።
አስራ ስምንት ከሀምሳ አለን። ባለጠፈ ደግሞ ሶስት ነጥብ አምስት አለን።
ባንክ ይወጣል?
ባንክ ይወጣላችኋል።
አይ እሺ እንመጣለን።
ሲመጡ ይደውሉልን። አዘጋጅተንልን ደቡብ ሶስት ዓመት ነው።